ಹರಸ್ನಿ ಮಾಡಿಸ್ನಿ ಬಕ್ಕೊಂಬಿಟ್ಟು
ನಾನು అండి హలో చిన్న బీరి ఇది శాస్త్రం ಬರ್ರಿ
ಶ್ರೀ ಕಬ್ಬು ಕಬ್ಬು ಕಬ್ಬಿದ ಎಕ್ಕಿಸ್ ಬೋಸಿಸ್ ಫಲಾಗಿನ ಬರ್ರಿ
ಏಯ್ತಾಳು
ಕಬ್ಬಿದ ಎಕ್ಕಿಸ್ ಡಿಬೋಸಿಸ್ ಫಲಾಗಿನ ಬರ್ರಿ
ብለኝ ነው ያሉ ይዘብኛችን ಹ್ಮ್
ከየት ነው ዲፖዚት ለማድረግ የሞከሩት?
ሁለት መቶ ነበረ የኔ ቴሌ ብር ብር ወጣ። የቤት ኪስ አካውንት ደግሞ አልደረሱም።
ሄሎ
የኔ ቴሌ ብር የኔ ቴሌ ብር አካውንት ብር ወጣ። የቤት ኪስ ደግሞ አካውንት አልደረሱም ብሩ okay ቤቴክስ ብሩ አልገባም ከቴሌ ብሩ ወጥቶ ከቴሌ ብር ወጣ፣ ግን ከቤት ኪስ አልደረሱም።
ከዚህ በፊት ደውላ አስመዝግበዋል አልደውልም ነበረ
ብለው ይሰማውታል።
እ? ከአሁን በፊት አልደውልም ነበረ።
ከአሁን በፊት አልደወሉም።
አዎ እሺ ሙሉ ስሞትን ይንገሩኝ፣ የቴሌ ብሩ የተመዘገበበትን።
የቴሌ ብር የቴሌ ብር ስም ሐሰን አዎ ሐሰን በሽር ነው።
ሀሰን በሽር ሐሰን በሽር አዎ
ስልክ ቁጥሩ ሳሁን የደወሉበት ነው።
አይ ሌላ ነው።
እሺ ዜሮ ይንገሩኝ ቁጥሩን ዜሮ ዘጠኝ ዜሮ ዘጠኝ ሀያ ሀያ ዜሮ ሶስት ስንት አለኝ
ሀያ ዜሮ ሶስት ሀያ ዜሮ ሶስት እ፣ ስልሳ ሶስት ስልሳ ስልሳ ሶስት ስልሳ ሶስት ዜሮ ስምንት ዜሮ ስምንት እሺ ደንበኛችን መቼ ነበረ ብሩ ለማውጣት የሞከሩት?
ነ- ትናንትና
እሺ አሁን እኔ ደግሞ እኔ በምሰጠው ስልክ ቁጥር እ?
ከቴሌ ብር አሁን ስልክ ቁጥር ሰጦትና ከቴሌ ብሮት መቀነሱን የሚያሳየውን መልእክት screenshot አንስተው ቴሌግራማችን ላይ ይልኩልናል።
እ፣ ቴሌግራም ቴሌግራም ልምጣ።
በቴሌግራም አሁን ቁጥር ልስጦትና screenshot አንስተው ይላኩልን ብሩ መቀነሱን ያሳየውን መልእክት።
ሲቲ የቴሌግራም እ፣ ቁጥሩ እሺ ዜሮ ዘጠኝ ዘጠና ሁለት
እ፣ ምናልባት ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት
ሀምሳ አምስት አዎ አሁን
ስክሪንሾት ልላክ እ፣ አንስተው ያ- ያ- ያ- የምሴጅ ያ- ያ- የ message ልላክ message ኡ ላይ መቀነሱን የሚያሳየው መልእክት እሷን screenshot ኡን ነው የምንፈልገው እሺ እመጣለሁ።
ሰው ይላኩልን። እ፣ በተጨማሪም ደግሞ ለ betting ኦቹም ያሳውቋቸው እንደዚህ አይነት ችግር እንዳጋጠሙት እ፣ ምን አልኩኝ?
betting ኡም ጋር እንዳልገባሉ ያሳውቋቸው።
ከቴ- ከ- ከቴሌግራም ልምጣ እና screenshot ልላክ ይላካለሁ እሺ ብዬው እና አስተካክለኝ። እስከ ትናንትና የት ነበረ?
ይቻላል። ለዛም አሳውቀው ከሆነ ጥሩ፣ በእኛም በኩል ደግሞ ሪፖርት እናደርጋለን ከሚልኩል screenshot ጋር እያይዘን።
እሺ አመሰግናለሽ።
ሌላ መረዳውት ነገር አለ?
አይ ሌላ የለኝም።
ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት ውስጥ በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።
አን- አንቺን በጣም አመሰግናለሽ።